hello hello
ይሰማል።
ጤና ይስጥልን።
እግዚአብሔር ይመስገን
ሰላም ነው?
ደህና ነኝ። ዶሚሲው ላይ ነው የደወልኩት የመጣሁት።
ዶምስ ቲዩብ ማስታወቂያ አውጥቶ ነበር ለመ
አዎ ለስራ አይደል? link ኡ ላይ ይመዝገቡ እዛው ገብተው ማለት ነው። link አለ፣ ከቪዲዮ ስር link አለ። በ link ኡ ይመዝገቡ።
link ኡ ላይ ልግባ።
አዎ አዎ።
እሺ።